ይስጥልኝ ቃል ኪዳን ከሚስት ቤት ምን ልርዳው?
ምንድን ነው ብዙ አርግተን ነበረ ሶስት መቶ
እሺ
አልደረሰንም። እሱ አሁን በዚህ ስልክ ቁጥር ነው የሚጠቀሙት?
አዎ፣
የዛሬ ነው?
አዎ፣ የዛሬ አሁን እሺ አንዴ መስመር ላይ ጠብቁኝ። አውቃለሁኝ እሱማ ግን እ
ይቅርታ አንዴ ጠብቁኝ፣ check እያደረኩት ነው። እሺ process ላይ ነው ይገባሉታል።
መቼ
አሁን ይገባሉታል። ትንሽ ደቂቃ ይጠብቁት።
እ እሺ መልካም ምሽት።